ሄሎ
ሄሎ ወይ ሰላም ጤና ይስጥልን ቤተሰቤት።
አሁን አምስት መቶ ብር ያልኩሽ ልጅ ነው እሺ
አይሻልም እንዴ?
እ
አሁን አምስት መቶ ብር አልገባልህም አልገባልህም።
አልገባልኝም። አሁን እሺ በዚህ ቁጥር ነበር ቤተሰቤትክ እ እ ድምፅ ራቀብ ዘጠኝ ሰባ ሁለት
ሰባ ሁለት ነው ያልከኝ?
አስራ ዘጠኝ
እሺ ዜሮ ዘጠኝ አስራ ዘጠኝ ሰባ ሁለት ዜሮ ስድስት ሀምሳ ሁለት
እሺ ሄሎ በቃ ለሻፓዎች እኔ ልክላችኋለሁ። እሺ አሁን
እሺ መጣ እ ቴክስቱን ግን ልከህልናል?
ልኬልሻለሁ በቴሌግራም ስምህ ማን ነው ቴሌግራም ላይ
እግል
እ ማን አልከኝ?
ምንተስ ነው ምንተስኖት
ሙሉ ምንቴ ነው የሚለው ምንቴ ነው የሚለው
እሺ አዎ አየሁት። እንትን ቤስት ቤት ቁጥርን ላክላትና ታሳውቅላለች።
ያው እዛው ላይ ቤት ቤት ቁጥሩ አለ አ ብሩ የላኩበት ላይ
ይሄ መጨረሻው ሀምሳ ሁለቱ ነው።
አ
እሺ በቃ እንልክላለን። እሺ